Hello?
ጤና ጎሽ ጫማ ነው አብሮ ይፈልግ። አዎ
ከአርሲ ነበር የምደውልሎት
እሺ።
ላለፉት አራት ወራት በፖስንም አይነት እንቅስቃሴ እያየን አይደለም እና እንዳይጠቀሙ ከደረገው ችግር ካለ ለመጠየቅ ነው።
ባለፈው ተናግሬ ነበር የሆነ ጉዳይ ገጥሞን ስራም ውጥንቅ ነው ብያለሁ።
እሺ ደንበኛችን አርፍፒ ያው ትራን- በትራንዛክሽን ፊ ስለሆነ እ- ምን የሚያገኘው አዎ።
ፖሱም ዛሬ ባለሙያዎቹ ይወስዱታል።
እህ እህ።
ፖሱም ዛሬ መጥተው ባለሙያዎቹ ይረከቡታል። ስለዚህ ስራ መሰረት- ውድቅ እኮ ነው። ለዛ ነው።
እሺ አሁን እ፣ ቢሮ ዝግ ነው ማለት ነው።
ነው ለዛ ነው የተጠቀምንበት ነበር።
መስመር ላይ ያሉ
አቤት አዎ፣ መስመር የሰማሁት ላይ ያሉ ደንበኛችን የሰማሁት እሺ እሺ ባለሙያዎች መጥተው እ፣ ፖሱ ሊረከቡ ስለሆነ መስራት አለመስራቱን ረግጠው ነው የሚወስዱት። ቻርጅ አድርገው እንዲጠብቁት ነው እንዲጠብቋቸው ነው።